ጤና ይስጥልኝ ቪዛ ኢትዮጵያ ሮዳስ ነኝ ባኮ ምንድነው?
ሆድ ቆሽሾብኝ ነበር።
ይቅርታ ምናሉ እንደምኛችን
ሆዙ የድራፍት ሆዙ አለ አይደለ መቅጃው ቆሽሾብኝ ነበር።
እንዲታጠብ ነው የሚፈለጉት አይ እንዲቀየርልኝ።
ሆዙ እንዲቀየር አዎ
እሺ፣ እ ቢጫ ያጆት ይነግሩናል።
እ አስራ አምስት ሀምሳ ስምንት አስር ሀያ ስምንት መሰለኝ አስራ አምስት ሀምሳ ስምንት
አስር ሀያ ስምንት እሺ፣ መስመር ላይ ይጠብቁኛል ፈልግሎት እሺ
በጽሁፍ መልእክት የተላከሎት ነው ይሄ ደንበኛችን
እ አይላ
መስመር ላይ ያለ ደንበኛችን አዎ አለሁ ድሪም ባር እና ሬስቶራንት ነው።
አዎ
እሺ ደንበኛችን፣ የእርስዎ ሙሉ ስም ይነግሩኛል?
ፀሐይ ማሬ